Hello? ሄሎ
ሄሎ ይሰማል ሰላም ይሰማል። እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
አለው መስገነው
እሺ በርቻዋን ለመጀመር ነበረ።
እሺ የት አካባቢ agent ለመሆን ነው አይደለም?
አዎ አዳማ
okay እሺ መስፈርቶቹን ማወቅ ፈልገህ ነው?
No ጨርሼ ነበር። መስፈርቶቹ ምናምን አውል- አውቄ ቦታ አሳይቼ ጨርሼ ነበረ እሺ እና አንድ ግራ የገባኝን ጥያቄ አንቺ እንድትመልሽልኝ ነበር አደወለ እሺ እሺ ምን ነበር?
collateral የሚያዘውን ብር በቼክ አድርጌው ነበረ።
እሺ
ከዛ እንዴት ነው የሚሆነው? በማን ስም ነው የሚመዘገበው? በማን ስም ነው መጻፍ ያለብን ቼኩን?
ፋይናንሶችን እንዴት ታዋራቸዋለህ? እነሱ የበለጠ መረጃ ይሰጡሃል።
Okay እሺ፣ ደስ ይለኛል።
ታቸውን ልስጥ
እሺ ይቻላል።
እሺ ጠብቀኛ እንዴ
ስልክ ያዘልኝ።
Hello ዜሮ አንድ አንድ ዜሮ ዘጠኝ ዜሮ አንድ አንድ የቢሮ ዜሮ አንድ አንድ okay እሺ ዜሮ አንድ አንድ አምስት ሀምሳ ስምንት አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ዘጠና ዘጠኝ ስልሳ ስልሳ አንድ አንድ አዎ ሰውና ጠይቃቸው ማን ስም Okay ልንገርሽ፣ አንዴ ድገሚልኝ። ዜሮ አንድ አንድ አምስት ሀምሳ ስምንት አምስት ሀምሳ ስምንት ዘጠና ዘጠኝ
አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ስልሳ አንድ አዎ Okay እሺ፣ አመሰግናለሁ።
እሺ አመሰግናለሁ። መልካም ቀን።
እሺ፣ thank you።
እሺ እሺ